ነኝ ባጃጅ
መሲ አርባ ስምንት ሀያ ሶስት አርባ ስምንት ሀያ ሶስት ምን ሆነብህ?
ፒኑን እንትን አስራ ሁለት ከሀምሳ ዘጠኝ ነበረ አይስተካከልም ወይስ እንዴት? አስራ ሁለት ሰዓት አያቱን አይስተካከልም።
ቤት ወዴት ነው?
እንኳን ቅርብ ነው። ከኑድስ ኮርነር ወደ ሪያል አካባቢ ወርችን።
ችግር የለውም አይልሃለሁ።
እሺ ማይ ስንት ተባለ? አምስት ሰላሳ አምስት አይዳችን ወይ አብዲ አብዲ ፈታ አው ነግሬዋለሁ። አንስቷል ውሰድለት